ሄሎ
ሄሎ
ወዬ
ሰላም ነው? ሄሎ ሄሎ ሄሎ ሄሎ አይሰማም?
ይሰማል ይሰማል ይሰማል እ
ትሪዋ ናቸዋ አ ቪክተሪ ውሃ
ውሃ ለማለት
እሺ የት አካባቢ
ወደ ታች ነው ወደ በረሃ
ወዴት
በረሃ ወደ በረሃ ወደ በረሃ እሺ እና ዋጋውን ለመጠየቅ ነው።
የወዴት አካባቢ ወደ በረሃ ስትለኝ ታች ወደ ጋምቤላ ክልል ወደ ዲማ ታውቃለህ? ዲማ ታውቃለህ?
አዎ አዎ አዎ አዎ ወደዛ
አዎ ይቻላል ለመካፈል ዋጋውን ለመጠየቅ ነበር።
እሺ ባለ ስንት ፈልገህ ነው ዋጋውን ሁሉንም ልንገርህ አዎ ሁለት ሊትሩ ስንት ነው? ሄሎ ምን ጸጥ ይላል? ሄሎ